ጤና ይስጥልኝ ጊዜ ኢትዮጵያ የደን እባክዎት የምንረዳዎት?
እንዴት ዋልሻል? ሰላም ነው?
እግዚአብሔር ይመስገን።
ኧረ የኦክሲጂን አስመዝግቤ ሳምንቴ ነው እባክሽ። ትናንትም ደወልኩ አስታወስክ፣ አልመጡልኝም።
በዚህ ቁጥር ነው ያስመዘገቡት?
አዎ ዩኒቲ ባርና ስላት አሁን ወንዶች አስመ- በደወሉበት
አዎ
ሲልሎት እሺ ዩኒቲ ባርና ሬስቶራንት ነው።
አዎ ቆየብኝ እባክሽ፣ ትናንትናም አልቆብኝ እባክሽ። በሰው ነው የተበደልኩ።
ደንበኛችን አልመጣሎትም።
አልመጣልኝም፣ ሳምንቴ ነው።
እሺ ደንበኛችን ይቅርታ እንጠይቃለን ስላቆዩቦት። ድጋሜ እስቲ ሪፖርት ላድርግ።
እሺ
ይሰማል?
ይሰማል።
ድጋሜ ላስተላልፍላቸው አ ድጋሜ ላስተላልፍላቸው እሺ እሺ እና እልክሎታለሁ።
እሺ እሺ።
እሺ ሌላ ምረዳውስ ነገር አለ?
በቃ በዛም እሱ ብቻ ነው።
እሺ ይሄንን ልክሎታለሁ። ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሆንልዎ።
እሺ፣ ሰላም አለኝ።